ጤና ይስጥልኝ።
ሄሎ
ሄሎ
ሄሎ፣ ወይ ወይ ሄሎ አይሰማም?
ይሰማል? እሺ፣ አ፣ ትላንትና የባየር ሙኒክ ጨዋታ ተሰርዞ ነበረ። ሌላው ልክ ነበረ። ሌላው እሺ፣ እሺ። ለ- ምን ምን ልብጣ?
ትኬቱ እኮ አ፣ ሁሉም አልፎልኛል። አ፣ የባየር ሙኒክ ስለተሰረዘ እ?
እሺ፣ ከሸርኮዱን ትነግረኛለህ?
ኦኬ ሲያስፈልጋት ግዴታ አዎ፣
ታክሲ ሲላውጣ ነው መልስ እሺ፣ እሺ።